ሰላም ሰላም፣ ጤና ይስጥልኝ ቤስት ቤት እኔ ዋኮም ልርዳ
ሰላም ቦነስ አልተለቀቀልኝም። ቦነስ አልተለቀቀልኝም።
ቦነስ አልተለቀቀልኝም። እሺ የካሸር ኮዱን ንገረኛ እንዴና አፕዴት ይደረግልህ።
አስራ ሁለት አስራ ሁለት
ሃምሳ አንድ ሃምሳ አንድ
ሰባ ስምንት ሰባ ስምንት
ሃምሳ ስምንት
እሺ ቦነስ የለውም። እሺ ይሄ አንድ ጨዋታ ነው በእርግጥ የወጣው ግን ደግሞ total odd ኡ አርባ ሁለት ሲካፈል ለሁለት ነጥብ ሁለት ስምንት ከአስራ ዘጠኝ or አስራ ስምንት አካባቢ ነው መሰለኝ የሚመጣው እና
አዎ።
አካፍለ ማውቸር ከሀያ በታች ስለሆነ ለዛ አይመጣም። እሺ ቦነስ አይኖረውም ወይም ተመላሽ አይኖረውም።
አይ
እሺ ስለደወልክ እናመሰግናለን። እሺ መልካም ምሽት።
መልካም ምሽት።